ሄሎ ሰላም ጤና ይስጥልን ቤት ቤት አብሮ ይስጥልን።
እሺ ምን ነበረ?
ሆነ ስሪልኝ እስኪ አሸርኩት ልንገርሽ ናት እሺ ንገሪ።
አስራ ሁለት ሰላሳ ሰባት አስራ ሁለት ሰላሳ ሰባት ዘጠና ሰባት ሰባ ስድስት ዘጠና ሰባት ሰባ ስድስት እሺ ሀያ ብር አለው። እሺ እ ቆይኛል እሺ
አስራ ሁለት አስራ ሁለት ሰላሳ ሰባት ሰላሳ ሰባት ዘጠና ሰባት ሀምሳ ሁለት
እሺ ይህም ሀያ ብር አለው።
እሺ አስራ ሁለት ሰላሳ ሰባት
አስራ ሁለት ሰላሳ ሰባት ዘጠና ሰባት ሀያ ሰባት
እሺ እሺ ይህም ሀያ ብር አለው።
አስራ ሁለት ሰላሳ ሰባት ዘጠና ሰባት ዜሮ ዜሮ
ሰላሳ ሰባት ዘጠና ሰባት ዜሮ ዜሮ አዎ
እሺ ይህም ሀያ ብር አለው።
ሁለት ሶስት አራት እሺ ሰላሳ ሰባት ዘጠና ስድስት ሰማንያ ሁለት
ሰላሳ ሰባት ዘጠና ስድስት ሰማንያ ሁለት አዎ
እሺ አንድ ሁለት ሶስት አራት ሙሉ አይደለም ስለኛ አሁን የነገርሽኝ ቁጥሩ ዘጠና ሰባት አለበት የቱ ጋር መጀመሪያው ላይ
ዘጠና ሰባት እሺ ሙሉ ንገሪኝ።
አስራ ሁለት ሰላሳ ሰባት ዘጠና ስድስት ሰማንያ ሁለት
እሺ ይህም ሀያ ብር አለው።
አስራ ሁለት ሰላሳ ሰባት ዘጠና ስድስት ዜሮ ዜሮ
ዘጠና ስድስት ዜሮ ዜሮ እሺ ይህም ሀያ ብር አለው።
አስራ ሁለት ሰላሳ ሰባት እሺ
ዘጠና አምስት ሰባ ሶስት
ዘጠና አምስት ሰባ ሶስት እሺ ይህም ሀያ ብር አለው።
አስራ ሁለት ሰላሳ ሰባት እሺ ዘጠና አምስት አርባ ስድስት
አርባ ስድስት አዎ
እሺ እሺ ይህም አለው ሀያ ብር
ዘጠና አምስት አርባ ስድስት ነው ያልኩሽ አሁን አ
ያሁን ያልሽኝ አዎ ዘጠና አምስት አርባ ስድስት
እሺ አስራ ሁለት ሰላሳ ሰባት ዘጠና አምስት አስራ ዘጠኝ
ዘጠና አምስት አስራ ዘጠኝ አዎ
እሺ ይሄ ደግሞ ሀያ አለሽ ወይም
እሺ አጠቃላይ ስንት ሆነ? አስራ ሁለት case ሆነ።
እ እ አስራ ሁለት እኔ case እንጃ ሆነ።
አልቆጠርኩም።
አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር፣ አስራ አንድ አስራ ሁለት
እንትን ያላልሽ ካለ ወይ መልስሽ ደውይልኝ።
መልሼ እገባለሁ። thank you እሺ እሺ መልካም